እንደት
ሴቷ ጤና ይስጥልኝ።
እንዴት ዋሉ?
እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን።
ወጌሻን ለመውሰድ ነበር።
እሺ ይቻላል። ስምና ስልክ ላይ
እ
ስሞትን ስም አ ቤዛ ገብረ ሰንበት ስልክ ቁጥር
እሺ ቆይ እየመዘገብኩ ነው። ስልክ ላይ ቤዛ
ዜሮ ዘጠኝ ሰማንያ ዘጠኝ
ሰማንያ
አስራ አንድ
አስራ አንድ ሰባ ስድስት ሰማንያ አምስት
ሰባ ስድስት ሰማንያ አምስት አ
ማስታወቂያው ምንድን ነው?
እ
ማስታወቂያው
እ ዳዊት ገና።
መስሪያ ቤት ዳዊት ድረስ ላይ በአካል ነው በኦንላይን ነው ማድረግ ያለብን?
እ በባንክ
በኦንላይን ነው በአካ- እ መማር የሚፈልጉት በአካል በአካል አ
እሺ፣ አድራሻ የት ነው?
እ የኔ አጠና ተራ አጣና ተራ አ
ሶቶ ፖስት ነው።
እሺ ትምህርት የሚሰጠው አደባባይ ታሽፎ ሲኒ
እ ሰ- ሰዓቱ
ከአስራ አንድ ተኩል እስከ አንድ ተኩል ምሽት ላይ ማለት ነው።
እሺ። የኦንላይን ኮርስ ውስጥ እንዴት ነው?
በኦንላይን ደግሞ ከሆነ ለተከታታይ ጥናቶች ኮሜዲያን መልእክት የሚያስተምሩ የቪዲዮ ሊንክ እኛ እንልካለን።
እሺ ለሀያ- እርስዎ ከጀመሩበት ሰዓት ጀምሮ ለሀያ አራት ሰዓቶች ነው ቪዲዮ የሚሰራው። በሳምንት አንድ ቀን ከኮሜዲያን እሸቱ ጋር Google meeting ይኖራችኋል።
okay እሺ ክፍያውስ?
ያከፋፈል በሰዓት ነው የምናስተምረው።
እሺ ሀያ ሰዓት ነው የምናስተምረው። የአንድ ጊዜ ታወቀ ሰባት መቶ ሀምሳ ነው። ሀያ ስልሳውን በሰባት መቶ ሀምሳ ሂሳብ አስራ አምስት ሺህ ነው ማለት ነው። ነገር ግን እስከ ነገ ስድስት ሰዓት አስራ አምስት ሺህ ማለት ነው። እስከ ነገ ስድስት ሰዓት ከተመዘገቡ ስልሳ አራት percent አለው። ይሄ ማለት አስራ አምስት ሺህ አለ አስር ሺህ ብር ነው የሚከፈለው። እስከ ነገ ስድስት ሰዓት ብቻ
okay አስር ሺህ ነው ክፍያ።
እሺ
ለመዝገብ እሺ መልሼ hello?
እደውልልሻለሁ። ያው መልሼ እሺ፣ እሺ።
እደውልልሻለሁ።
እሺ ደደቡኛ ምስል